ሄሎ ሄሎ ሰላም ጣ- ጤና ይስጥልኝ ፍሊንትስቶን ሆምስ ነው የደወሉት። ምን ልርዳዎት?
እ እ?
ፍሊንትስቶን ሆምስ ነው የደወሉት። ምን ልርዳዎት?
እ፣ ምንድን ነው ስለ አክሲዮንና ስለ ጥቅሙና ስለሚሰራበት ትነግሪኝ ብዬ ነው።
እሺ እ፣ ከ- የአንድ አክሲዮን ዋጋ አምስት መቶ ብር ነው።
እህ፣ minimum መግዛት የሚችሉት የሀያ ሺህ ብር ስለሆነ okay ከአርባ share ማለት ነው የሚገዙት አ፣ እስከ ሁለት እሺ።
ሚሊዮን ማለት ነው መግዛት የሚችሉት ከሀያ ሺህ እስከ እሺ፣ ሁለት ሚሊዮን እሺ።
ባለው ውስጥ መግዛት ይችላሉ። ያው በ- ከገዙ ቀን ጀምሮ የ company ው የትርፍ ተካፋይ ነው የሚሆኑት። ከሰላሳ አመት በላይ የሰራ ድርጅት ነው company ው። በ real estate ዘርፍ ውስጥ ያለ ነው።
ነው ማን ነው እንትኑ ስሙ ትክክለኛው? አሁን የት የት አሉት?
ፍሊንትስቶን ፍሊንትስቶን እ፣ site ኦች ወደ አስራ አንድ የሚሆኑ site ኦች አሉን። ወደ ሰሚት አለ፣ ሀያት አለ፣ ሴሚሲ፣ ጀሞ፣ ቱሉ ዲምቱ አለ። መሀል ከተማም አለን። ወደ ቦሌ፣ ሜክሲኮ እና ወደ ቫቲካን አለን።
Okay ሜክሲኮ እና ቫቲካን። Okay።
አ አሁን አክሲዮን ከገዙ በኋላም አክሲዮኑ ወደ ቤት ይቀየርልኝ የምትሉም ከሆነ already በ real estate ዘርፍ ላይ ያለ ድርጅት ስለሆነ ወደ አሃ።
ቤትም እ፣ ማስቀየር ይቻላል። ቅድሚያ ለና share ውስጥ ላለ ሰው ነው የሚ- የሚሰጠው።
Okay advantage አለው።
advantage አለው። አዎ።
አ፣ አመሰግናለሁ። እሺ እሺ እደውላለሁ። እሺ እሺ Thank you።
ስም አልበል hello